እንዴት ነሽ አሉ።
ሄሎ አይሰማም ሄሎ ይሰማል? ሰላም ነው?
አሎ ሄሎ አለሁ። ዮሴፍ ነኝ ከሜክሲኮ። አንዴ ወይ ቴሌ ልታክል ነበር ዘጠና ሁለት ሰላሳ ሰባት ንገረኝ። ስንት ስንት?
ሰላሳ ሰባት ዘጠና ሁለት ሰላሳ ሰባት ዘጠና ሁለት ሰላሳ ሰባት ዘጠና ሁለት አዎ መርካቶ መሄድ ነው። ተክለ ሃይማኖት ጫፍ ማለት ነው። ሶማሌ ተራ ጋር። እሺ ፊን ያስተካክል እ እሺማ